Hello.
Oui, Abi.
oui.
ሰባ order ነበር ሰባ ዜሮ ዜሮ ነው አውጭልኝ እስኪ ተቃራኒ ሆነብኝ።
ሰባ ዜሮ ዜሮ እሺ፣ እየሰራ ያለውንም ንገረኝ።
እሺ አንድ ጊዜ ነው ግን የገቡብኝ ሁለቱም ሰባ አስራ ሁለት ሰባ አስራ ሁለት
ሰባ አስራ ሁለት እሺ፣ አንድ ልያቸው ነው። የሆነ ሞያ ሌላ።
አበባ የገዛች ኖሮ ወይ አንድ search ያደረግኩት ነው እሺ
ሞያ ማነው ስምህ?
አስናቀ
ሰባ አምስት ሰባ ዜሮ ዜሮ አንተ ጋር አይደለም ያለው ወጥቶላል። እስቲ refresh አድርገው።
እ ከየኛ ዶሮ ወደ ታሜሊ አይደለም።
ነው አይደለም?
አይደለም ሰባ ሰባ ዜሮ ዘጠኝ እና ሰባ አስራ ሁለት እኮ ነው አልኩሽ።
ሰባ ዜሮ ዜሮ አይደል ያልከኝ? ሰባ ዜሮ ሰባ ዜሮ ዜሮ ሰባ ዜሮ ዘጠኝ ነው አልኩ።
እሺ።
ሰባ ቀጥታ ዜሮ ሰባ ዘጠኝ እና ሰባ አስራ ሁለት
ካምሬ ወደ የትኛው ነው የሚወጣው? ይሄ
ቢያንስ ያለሽ ነው አውጪ። ግን ያኛው ረዥም ነው። ረዥሙን ሰራዋለሁ። ይሄንን አታውጪም?
የትኛው የወደ ያልቀውን ትሰራዋለህ?
ወደ ጎሮ የሚያ- የሚያልቀው ጎሮ ኢትዮፕሊስ አባ ምናምን ይላል የአእምሮ
የአእምሮን ትሰራዋለህ?
አዎ ሰራለሁ።
እሺ፣ አንዴ ጠብቀኝ።
እሺ
Hello አስናቀ፣ hello አቤት አቤት፣ ይሰማኛል።
ሰባ ዜሮ ዘጠኝን አስቸዋለሁ።
እሺ እሺ፣ አመሰግናለሁ።
እሺ እሺ።
አባቴ። እሺ